ጤና ይስጥልኝ የባኮት ሚና የተጉዞ መረጃ ልስጦት። ጤና ይስጥልኝ ደንበኛችን።
ጤና ይስጥልኝ።
ጤና ይስጥልኝ አይሰማም?
ይሰማል ይሰማል።
እሺ ደንበኛችን
አ፣ ዱባይ መሄድ ፈልጌ ነበረ። ያው እሺ በምን ቪዛ እ?
በምን ቪዛ ነበር ደንበኛችን? ሄሎ ሄሎ አይሰማም? በምን ቪዛ? በትምህርት በስራ ወይስ በ visitor?
አይ ለስራ ነው።
ለስራ ነበር የፈለጉት?
አዎ ስራ አግኝቷል ደንበኛችን እዛ?
አላገኘሁም።
እሺ ፓስፖርት አለዎት?
ፓስፖርት ገና ላወጣ ነው።
እሺ መጀመሪያ እዛ ስራ ማግኘት ይኖርቦታል።
እ?
ስራ ማግኘት ይኖርቦታል መጀመሪያ እዛ።
እሺ እሺ ስራ የሚያገኙበትን መንገድ ልንገሮት?
እ፣ እሺ official website አለ። ከ- በሱ ስራ ታገኛላችሁ። እሱ ልንገሮት ደንበኛችን።
እሺ
አንዴ ያዙ። Hello ደንበኛችን Hello።
ወረቀት ነገር ይዘዋል ወይስ ኖት?
እሺ ንገሩኝ፣ ጽፏል እንደስ እሺ ዱባይ
እ፣ dot
ዱባይ dot B A Y T
እ፣
dot com
B
A Y እ፣ T
T dot com ወይ ደግሞ ሌላ ደንበኛችን እ፣ ሌላ website AE
እ፣ dot I N D EE D
እሺ dot com መጨረሻ ላይ በዚህ መጀመሪያ ስራ ያገኙና ከዛን ሙሉ process ኡን ደግሞ እነግሮታለን። መልሶ መደወል ይችላሉ።
እሺ እሺ ደንበኛችን ተጨማሪ ጥያቄ ያለዎት?
አይ እሺ Hello ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ